ጤና ይስጥልኝ።
አብሮ ይስጥልኝ።
ጤና ይስጥልኝ አቶ ማቲያስ።
አቤት።
ከአሪፍ ቤት ነበር የምደውልልዎት።
Okay።
ይሰማዎታል?
አ አ ይሰማል።
ከአሪፍ ቤት ነበር የምደውልልዎት። ጠዋት አዎ፣ ደውለው ተስተካክለ አመል- አመልክቼ ነበር ጠዋት።
withdrawal አድርገው እንዳልተሳካሎት አመልክተው ነበረ።
አዎ።
ጉዳዩ ከእኛ ጋር ልናገኘው አልቻለም። ሰርቲፊኬት ቶሎ ትራንዛክሽኑ አልተገኘም ከእኛ ጋር በእኛ በኩል አልተገኘም።
አሀ እንዴት ስለዚህ ሁሉ ስፖርትን ነው ደውለው የሚያናግሩት።
ነው?
ሁሉ ስፖርትን ነው ደውለው የሚያናግሩት።
Okay። ግን በእናንተ በኩል ነው እንደሄደ የሚያሳየኝ እኮ ነው።
በእኛ በኩል ስላልተገኘ አሁን የሚያስተካክሉሎት ሁሉ ስፖርቶች ይሆናሉ። እሺ ደንበኛ